ሰላም ጤና ይስጥልን ቤት ቤት ሄሎ አዎ አልብሩ አልደረሰኝም። እኔ ቅዳሜ ዕለት ነበር ያው ወጪ ያደረኩት አልደረሰኝም። እኔ ወዴት ነበረ?
ዳሽን ባንክ ወጪ ልክ ይችል ነበር ብር
ንገረኝ እሺ የቤስት ቤት ቁጥርን ስንት ብር ነበር የደወልክበት ነው የቤስት ቤት ቁጥርን አ የደወልክበት አ
እሺ ቀኑ ቅዳሜ ነው ያልከኝ? hello hello hello hello አቤት ቅዳሜ ነው ያልከኝ?
ቅዳሜ ነው አርብ ነው መሰለኝ። አሁን ሶስት ነው ሁለት ቀን አካባቢ ነው።
ስንት ብር ነው?
አርባ ሺህ ብር ነው
እሺ ቆይ ልልቅ
ጎሚስታ አርባ ሺህ ብር እስቲ እሺ ሊያው ጠብቀኝ መስመር ላይ ይሄ ቅድም ይሄ ቅድም ነው አንድ ላይ ነው አርባ ሺህ ወይስ እንዴት ነው?
አይደለም አምስት አምስት ሺህ አ
እኮ አልገባም። ትንሽ ጠብቀው ይገባል። እ ስንት ነው መሰለክ የቀረክ? አስር ሀያ ሀያ ሺህ ሀያ ሺህ ገብቷል። ሀያ ሺህ ነው የቀረክ።
አረ አይደለም ስምንት ጊዜ ነው ስምንት ጊዜ
አ
ማለት ስንት ስንት ብር
አምስት አምስት እኮ አምስት አምስት ግማሹ ይኸውልህ ገብቷል፣ ግማሹ ነው ያልገባው።
አረ እስኪ እስኪ check account ን check አድርገውና ንገረኝ። ግማሹ ገብቷል፣ ግማሹ ነው ያልገባው። refresh አድርገውና እንትንን አካውንትን እንትን በልልኝ። ደውል አንቺ አንቺ check አግኝተሻል በቲኬ
ሮባ ሮባ ነው አይደለ?
አ እኮ ይኸውልህ እዚህ ጋር ግማሹ balanced ነው የሚለው፣ ግማሹ ነው ያልገባው። ይኸውና መግባትና አለመግባቱን ደውል መልሰክ።
አረ እሺ መቼ ነው የሚ- የሚገባው ብሩ?
እኮ መጀመሪያ ግማሹ መግባቱን check አድርጎ account ክን